አሎ hello
አቤት ሰላም ጤና ይስጥልኝ ጤና ይስጥልኝ አቶ ዘውድነህ አዎ ነኝ ከ We Plus Solution የ transportation ድርጅት ነው የምደውለው እሺ እ ድርጅታችን ያው የ transportation አገልግሎት ሰጪ ተቋም ነው እና ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል
አሀ ነው እሱ ምንድን ነው ከእያንዳንዱ trip ላይ አስር percent የምንቆርጥ ሲሆን ከምንቆርጠውም አስር percent ላይ ደግሞ አራቱን percent መልሰን ለአሽከርካሪዎቻችን የምንቆጥብ ይሆናል ማለት ነው
okay ግን ይቅርታ አንድ እሺ፣ ቦታ ሆኜ ችግር ነው እና የለም።
ተረጋግቼ እንትን ማለት ምንም ትንሽ ችግር የለም እሺ እሺ እሺ ስላልተመቸኝ ነው ምን ችግር የለውም ከስንት ደቂቃ በኋላ ልደውል አንድ ሰዓት በኋላ እንደዛ እሺ እሺ ምንም ችግር የለም እደውላለሁ አመሰግናለሁ እሺ እሺ